የምንቸካው?
ወይኔ፣ ሰላም አቤት አቤት፣ እንደምንርዳት እ፣ ከቤስት ቢት ብር ተልኮልኝ አልገባ- አልገባልኝም።
ከቤስት ቤት ወደ ምን ባንክ?
ወደ ቴሌብር እሺ፣ የቴሌብር ስልክ ቁጥሮችን ይነግሩኛል?
አባተ ስዩም ወዳጅ።
ነው የቴሌብር ስልክ ቁጥር እሺ ዜሮ ዘጠኝ ሰላሳ ስምንት
ዘጠኝ ሰባት ስምንት አርባ ስምንት አርባ ስምንት ዜሮ ስድስት ሀምሳ ሰባት ዜሮ ስድስት ሀምሳ ሰባት አ፣
ስንት ብር ነው?
አንድ ሺህ ብር
አንድ ሺህ ብር ከቤስት ቤት ስላልተላከ እነሱ ጋር ይደውሉና approve ያድርጉልኝ ይበሏቸው። እኛ ጋር አልደረሰም።
እሺ። approve የተደረገበት ደግሞ እነሱ ደረሰ ይልከውልኝ ነበር።
approve የተደረገበትን አዎ እኛ ጋር አሁን still ስላላየ ነው ማለት ነው። እነሱ ጋር ይደውሉላቸው። እኛ ጋር የለም። መች ነው ቀኑ?
ትላንትና ሶስት መቶ ብር ሺ ሶስት ነበረ። ሶስት መቶ ብር ላኩልኝ። አንድ ሺሁን ደግሞ ቀድሞ ነበረ እሱ ሶስት አልገባም።
መቶ ብር ከቤት ተደርጎሎታል። አንድ ሺህ ብሩ ግን ወደ እኛ አልመጣም። ንገሯቸው። እሺ፣ እሺ እሺ፣ እሺ፣ መልካም ለሁላችን